በስድስት መስለናቸው እነሱ እንደዛ ደግሞ ሁሉም እኮ አንድ አይነት ናቸው።
hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምንደውልልዎት።
እሺ ሶሲ ሶያ order አድርገው ነበር።
ኧረ እኔ አላዘዝኩም። ዛሬ ቀኑ ሙላችኝ ነበር።
ያው እዚህ ጋር ግን በእርሶ ስልክና ሌሎች ሜምበሮች ሆናችሁ አዛችሁ ነበረ። አላዘዛችሁ?
እኔ አላዘዝኩም። እኔ አላዘዝኩም።
እሺ እሺ መልካም